Ee, şimdi değiştirmeyiz. Hello.
hello ሰላም ነው።
Hello. እግዚአብሔር ይመስገን። ምን እንርዳ?
withdraw አድርጌ ነበረ እስካሁን አልገባኝ። ሶስት ቀን ይኸው ምንድን ነው?
እሺ፣ በሳንቲም ፔ ነው ያረከው?
አዎ እ?
እሺ እ፣ እሺ እ፣ ከሀያ- ከሀያ ዘጠኝ ጀምሮ በሳንቲም ፔ የተደረጉ ወጪዎች እ፣ system እነሱ ጋር ተበላሽቶ አስቸግረው ነበረ። እስከ ነገ ድረስ ወይ ዌስት ቤት account ላይ ወይ ቴሌብር account ላይ ይገባላል። እሺ፣
ዛሬ አይደርስም?
ዛሬ አይደርስም፣ እስከ ነገ ነው የሚስተካከለው።
እ፣
እሺ